Hello ወይ አቶ በቃሉ ከ ChipChip ነበር የምንደውልሎት።
ChipChip አዎ አቮካዶ አዘውን ነበር ተረከቡ?
ተረክበናት። እናንተ በጣም ታማኞች ናችሁ። በጣም ነው የምናመሰግነው።
Okay ኮድ ግን አልሰጡትም ለ driver አችን አይደለ?
ኮድ ኮድ ምን አሉኝ?
ኮድ ነው ያሉ።
አዎ ኮድ አልሰጡትም አይደለ ለ driver ኡ?
የመጀመሪያው ቀን ኮድ መጥቶልኛል። ዛሬ ግን ኮድ አልመጣልኝም።
በቃ እሺ፣ ይሄን check ለማድረግ ነው። እሺ፣ እናመሰግናለን። መልካም ምሽት።
እሺ እሺ